ጤና ይስጥልን ቤት ቤት ነው የምንረዳው?
ሄሎ ሄሎ አቤት፣ ሰላም ጤና ይስጥልን ቤት ቤት።
ሰላም ነው sister። ወደ አካውንት ብር ገብቷል። ገና አላየሁትም።
ምን አልከኝ? ይቅርታ
አካውንት ብር ገብቷል።
አካውንት draw አድርገህ ነው?
አዎ ብር የአካውንት ነበር አይደለም እኮ ያደረግ
አዎ፣ ሶስት ሺህ አምስት መቶ ሸምሰቶ በዚህ ስልክ ነው
አይደለም እኮ ሌላ ስልክ ነው። ዋ ወደ አካውንት ገብቷል።
ዛሬ?
ዛሬ ነው እስካሁን ነው።
እሺ እሺ፣ ንገረኝ ስልኩን። እሺ አዎ ዜሮ ሁለት ዜሮ ዘጠኝ ዜሮ ሁለት
ዜሮ አንድ ማ-
ዜሮ አንድ ዜሮ ሁለት ዜሮ ሶስት መጀመሪያ ከዛ ደግሞ ዜሮ አንድ ዜሮ ዘጠኝ
ዜሮ ሰባይ ዜሮ ሁለት ዜሮ ሁለት ዜሮ አንድ ዜሮ ዜሮ ሶስት መሰረታ ዜሮ አንድ ነው ዜሮ ሶስት ነው።
ዜሮ ሁለት ዜሮ ሶስት ነው። ዜሮ አንድ ነው። ዜሮ አንድ ነው። ዜሮ አንድ ዜሮ ሶስት ነው። ዜሮ- Hello አቤት ዜሮ ዘጠኝ ዜሮ ሁለት ዜሮ አንድ ዜሮ አንድ ዜሮ ሶስት እሺ ሀምሳ ስድስት
እሺ፣ አንዴ ጠብቀኝ፣ check ላድርግልህ።
አዎ ሶስት ሺህ አምስት መቶ የአካውንት ባንክ እየገብተዋል።
እሺ አካውንት የለም እኮ check ላድርገው።
ቤት የለም እኮ ይሄ ግን የቤት ቤት አካውንት የለውም ይሄ በስት ቤት አካውንት ነው ቁጥሩ የለውም የለውም። ሌላ እ?
የቤት ቤት አካውንት ካለ ንገረኝ።
አለ። አዎ
የለውም ይሄ የቤት ቤት
በስት ቤት
የቤት ቤት አካውንት አሁን የነገርከኝ ስልክ ቁጥር የለውም ይሄ በስት ቤት አካውንት ቁጥር ነው።
የለውም አካውንት ያ- የለውም አልከፈትክበትም። በዚህ አዎ ሌላ Commercial Bank ሶስት ነው።
ሺህ- Commercial Commercial Bank አካውንት ነው።
ይኸውልህ አዳምጠኝ አንዴ ይቅርታ።
እ?
አሁን የነገርከኝ ስልክ ቁጥር የቤት ቤት አካውንት የለውም።
አዎ ሶስት ሺ የበስት ቤት አምስት አካውንት መቶ ነው።
ብሩን withdraw ያረክበትን አካውንት ንገረኝ ስልክ ቁጥር
አዎ አካውንት ባንክ ነው። ወደ ባንክ
ወደ ባንክ የላክበትን አይደለም የቤት ቤት አካውንት የከፈትክበትን።
ይሄ ቁጥሩ የወደ በስት በስት ቤት አካውንት ነው።
አይ አይደለም የለውም
የለም እኮ ይሄ አካውንት የለውም። አዎ ስልክ ቁጥሩን check አድርግና መልሰህ ደውልልኝ።
እሺ እሺ